ጤና ይስጥልኝ። አሪፍ ፔ ረዴት ነው ባኩ ምንርዶ
ጤና ይስጥልኝ። እባክሽ ህይወት ስፖርት ላይ ብር የዝቦን ነበር
ይቅርታ ደንበኛችን ትንሽ ድምጾት ርቋል። ምን አሉ?
ህይወት ስፖርት ላይ ህይወት ስፖርት
እሺ
ብር ያስገባውን ነበርና ቤት አልተደረገም።
እሺ ደንበኛችን ከቴሌ ብር ነው ያስተላለፉት። ከሲቪ
ይህ ብር
እሺ በዚህ ቁጥር ነው የሚመዘገቡት።
አዎ፣
እሺ ስሞትን ይንገሩኝ ደንበኛችን።
አብድራህማን እስማኤል አብዱራህማን እስማኤል አደም
እሺ ያስተላለፉት የገንዘብ መጠን ስንት ነው?
ዘጠና ዘጠኝ ብር ዘጠና ዘጠኝ ብር። እሺ ደንበኛችን መረጃውን መዝግቢሎታል። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን screenshot አንስተው ይልኩልናል። ቁጥር ላስይዞት መስመር ላይ አሉ።
አዎ አዎ ቁጥር ላስይዞት ዝግጁ ኖት?
አዎ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
ሄሎ መስመር ላይ ያሉ ደንበኛችን አዎ አዎ እሺ ቁጥር ላስይዞት ነው
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት